ወይ ወይ hello hello አቤት አንተ የፈለግከው አሁን የላክልንን ነው እንዴ?
እህ አሁን የፈለግከው የላክልንን ነው አ አ እኮ እሱንም እኮ already ወስዳችሁታል አይደል?
እህ
already እያጫወታችሁት አይደለም?
ኢ ከስር እጅ ያሩ ላይ ካታች ያለው ነው ይኸውልህ አሁን አንተ ያለህ ፋይል ይሄ ነው የዚህኛው ይኸውም አሁን ወደ አንተ forward አድርጌዋለሁ ድጋሚ አየው okay ይሄ ኬኖ ነው የትኛውን ነው የፈለግከው አሁን አልገባኝም።
እኔ- እኔ የላኩት
ይሄን የፈለግከው አንተ እሱን ፈልግ።
የላከውን ነው የፈለግከው አዎ አዎ okay ኮምፒውተሩ ምንድን ነው
እህ ኮምፒውተሩ ማለት ምንድን ነው ኮንዝ ማለት ማለት ሞዴሉ ማለት ነው
አ የሲ- የላፕቶፑ የኮምፒውተሩ እ ሰላሳ ሀያ- ሰላሳ ሀያ ነው okay ሰው እሱ setup ኡ እዚህ ጋር አለ ይሄኛው አይደለም ፋይሉ እንደዛ ከሆነ okay እሺ ሌላ ፋይል ነው አ፣ እዚህ ጋር ይቼው ነበር setup ተደርጎ ነበር መሰለኝ ማታ
እሺ
Window update ተደርጓል ግን እህ window update ተደርጓል አዎ አዎ update ተደርጓል እሺ በቃ ስለዚህ ይሄኛው ነው ማለት ነው እንደ አዲስ shop ነው create የሚደረግላችሁ ወይስ የትኛው shop ላይ ነው የሚሰራው አዲ- አዲስ shop ነው ነው አዲስ shop ነው አዲስ ነው okay እሺ